ከፍቅሩ ላይ ቻለው መጠጊያ ሆኖኝ መድኔ ወጀቡ እንዳያንገላታ ኢየሱስ ሲቆም ከጎኔ ባወራም ቃላት ያጥረኛል ብቆጥረው የሱን ውለታ እንዲያው ላመስግነው እንጂ በጠዋት ደግሞ በማታ እሱ ነው የኔ አንድ አባት የባልቴቶች ዳኛ የተጣለብን አይቶ ማያት ከትቢያ ሚያነሳ የተራበውን ምግቡን የሚያጎርሰው ጾሙን እንዳይተኛ ሩሩ ነው ጌታ